ሄሎ ሄሎት አቤት ሄሎ አቤት ሄሎት
አቤት
ሄሎ
አቤት አቤት ልትሰማ ነው?
እርስዎ ኖት እኮ የደወሉት
አዎ እየሰማ ነው ያልኩት።
እኮ ምንድን ነው ምን አ፣ እንርዳው ኦኬ የሆነ ነገር አለ። ያ ቤት ቤቱ ማለት ነው ያ ሁ- ሁሉ ስፖርት ቤ- ቤት ማለት እም፣ ብረት ገብቼ ነበር ትናንት
እሺ አምስት መቶ ብር እ፣ ላይ ጠፋል።
deposit አድርገው ነው አዎ በምን በቴሌ ብር
በአስር ብር ነው።
እሺ የቴሌ ብር የላከሎትን text screenshot አድርገው በቴሌግራም ይላኩልን
እሺ።